ሄሎ ሄሎ ዘሪሁን፣ አቤት ሰላም እንዴት ነክ?
አለሁ። እንዴት ነህ?
አለን አለን። ምንድን ነበር የፈለከው?
እንትን ምንድን ነው የሆነ አንድ shop ኤ ላይ በዲሽ የሚሰራ shop አለኝ።
እሺ ሼል ሁለት አልከን አይደለ?
አዎ ሼሌ ሁለት አዎ። ስለዚህ ከሁለት አንድ off ነው። ምንድን ነው እያልከን ያለው አልገባኝም። ከሁለት አንድ ዲሹና ማለት refund እሱን አለው አይደለም እኔ ነው።
ስለ እሱ አይደለም ሲጀመር የነገርኳት እኮ አይ ነው እዛ እያልኩ text ኡን እኮ እያየሁት ነው። ከሁለት አንድ text ኡ ላይ ያልኩሽ ዲሹና cashier ኡ የተለያየ ነው። time ኣቸው ሰዓቱ ሲጀምር- የጻፍከውን ልንገርክማ ስለ አልተገናኘም አልክና ሲቀጥል ከሁለት አንድ አለው ማለቴ ዲሹ ላይ አልከን
አዎ እኮ ከሁለት አንድ መጀመሪያ time ኡ አንድ አይደለም። እማ ስሚኝ አንዴ እ ከሁለት አንዱ አንድ አይደለም ማለት ይቅርታ፣ dish ኡና የ cashier ኡ እ፣ timing እኩል አይደለም ለምትቆርጭ ማለት ነው።
እ፣ ዲሹ ላይ ያለው ሌላ ነው። ሲቀጥል እ፣ cashier ኡ ላይ ያለው የተለያየ ነው። ሁለተኛ ደግሞ በተጨማሪ ዲሹ ከሁለት አንድ ይሰጣል፣ እ፣ cashier ኡ ላይ ደግሞ ከሁለት አንድ አይሰጥም ነው ያልኩሽ።
ነው እንደዛ አይደለም ያየሁት እኮ ነው በ shop ኡ ከሁለት አንድ እናንተ ወጥቷል off ነው ዜሮ ነው ያለው ወጥቷል፣ ግን ዲሹን ተመልከችው እኮ ነው። ዲሹ ላይ እንደዛ ይላል እኮ ነው የምልሽ።
ዲሹ ላይ እንዴት ነው እንደዛ እስኪ ላክልኝ ፎቶ ላይ ዲሹ ላይ የሚለን ፎቶ አንሳና ላከው የዲሹን የሚያሳያችሁን ቲቪ ላይ
እሺ።
hello
አቤት የሰማሁት ነው።
ለምን ለምን ግን ከወጡ?
በስልክ አናወራ እ?
ይኸው በስልክ እኮ እያወራን አንዳ ለምን አስደውልልንም አይደለም አንተ?
ነው አይ ስልክ የለኝ ያላችሁ በዚህ ስልክ መደወል እችላለሁ።
ሰማንያ ስምንት ዜሮ አራት ይሄም ይሰራል እኮ ሰማንያ ስምንት ዜሮ አራትም እኮ ይሰራል።
ስምንት ስምንት ዜሮ አራት አዲስ ነው እንግዳ ነው። ከዛ ነው ወደ ሌላ ያስተላልፉኛል። ለዛ ከሆነ ከዚህ በፊትም ደውዬ አ መልእክት ይቀበሉና እ፣ ወደ እናንተ ጋር forward ያደርጉኛል። እናንተ ደግሞ በ text ብቻ አውራኝ ነው የምትሉን። መግባባት አንችልም። በጣም እኔ እንደዛ ብዬ ካላቅም እኔ ብዬ ካውቃለሁ በ text አውራኝ። ምናልባት እንደዛ ሌላ ሰው ብሎህ ነው።
ብሎህ ሊሆን ይችላል እንጂ no ኧረ በስልክ አዎ።
ከፈለግ በስልክ ማውራት ትችላለህ። more የሚቀለውም እንደውም በስልክ ነው ከ text ይልቅ።
በስልክ ይቀላል። አዎ፣ አሁንም እኮ ያልተግባባ ነው። ለዛ ነው እኔ ቀደም ብዬ ቆየ። ከዚህ በፊትም ነግሬያችሁ ነበረ የዲሹ አ፣ ግን እኔ እንትን እንዴት ስለማያደርግ እንደሆነ ምን አለ መሰለህ እግዚአብሔር እዚህ ጋር ሲታይ አቤት።
የእንትኑ የሾፑ አሸዋ ለምሳሌ እናንተ ጋር አለ አይደለ? የእናንተ ሾፕ ሼል ሁለት የሚሰጠው ጌም ምናምን ማየት ይቻላል። እና እሱን ሳየው ከሁለት ዜሮ ነው የሚለው ማለት ዲሹ አዎ፣ ላይ እንዴት እሱ ልክ እንዳላችሁ ነው።
አላውቅም።
አዎ፣ አይሰራም። ሲጀመር ምን ሆነ ዲሹ ግን መሰለሽ ቤስ ቤስ ሲጀመር ጌምስ የሚለው ነው።
አዎ ቤት ይሄ እንትን ልከውልኛል እኮ ቴ- እንትኑን ልኬልሽ የለ አድሬሱ አዎ አዎ።
በዛ አድሬስ ነው የከፈትኩትና እንደዛ ሆኖ እዛና ግን ቤስ አይገናኝም።
ቤት- ካሸሩና እንትኑ ይለያያል።
ኦኬ ቤስ ቤት ጌምስ ይላል አይደለ? በስልክ ስልክ ቻናሉን ሳትከፍቱት በፊት አሁን ዲኮደሩን ኢንስቶል ካደረጋችሁ በኋላ አንዳንድ ሌላ ሌላ የጃሮች ሌላ እንደዚህ አይነት ተመሳሳይ አሉ። የኛ እኮ አሁን የእናንተ እ
የእናንተ የሰጣችሁኝ ይለያያል።
ኖ የስሜት ጌም አይደለም?
ይለያያል ማለት አይደለም። አንተ install ታስደርገዋለህ ከሌለ በሰጠንክ frequency አዎ ከዛ ብዙ ቻናል ይመጣል ነው። እንደዚህ ጃር አይነቶች ብዙ ቻናል አሉ። የእኛ ደግሞ Best Bet Games የሚል አለ ነው። ወይ እንትን okay።
አልላክልክማ ፎቶ አልላክልክ የዲሹ ምን እሺ።
አይነት ቻናሉ እንደነበረ እሺ ያውና ከዛ ፎቶ የሚያሳየውን ደግሞ ዲሹ ላይ የሚያሳያችሁን ከሁለት አንድ እሱን ደግሞ አንሳና ላክልኝ። እሺ እሺ በቃ እሺ እሺ ዘ- ልደውልልሻለሁ ግን ልደውልልሽ አይደል?
በዚህ በሌላ ደውል ዘ- ግን ምናልባት ሰባት ሰዓት ከደወልክ ልወጣ እችላለሁ። እ፣ አይ አልደውልም በዛ ሰዓት በቃ እሺ እ፣ ሰ- እኔ ስገባ ልደውልልክ።
እ እኔ ስገባ ልደውልልክ።
እሺ አሁን ያልሽኝ ላኪልኛ ፎቶ እሺ እሺ
እሺ